ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው እሺ ሰላም ነው እሺ እግዚአብሔር ይመስገን አለን እንትን ነበር የምጫወተው እና በኦንላይን ካቻ እንትን እያደረኩኝ እሺ
አሁን withdraw ው እንትን እያለኝ ነው withdraw እያደረኩ ነበር እንትን ግን ወደ መመለስ ግን እምቢ እያለ ነው እንዴ ምን ማለት
withdraw እያደረኩ ነበር የምጫወተው ሁሌም እና እ አሁን አሁን ስበላ ግን እንትን መመለስ እምቢ እያለኝ ነው
መመለስ እምቢ እያለኝ ነው ማለት ጥያቄው ግልጽ አይደለም ቆይ እስኪ እንትን እኮ አዎ deposit እያደረኩ ስጫወት ነበራ እ ከዛ withdraw ው እምቢ አለኝ
ምንድን ነው የሚሉት withdraw ሲያደርጉ
እስቲ ላ እዛ ል እንትን ልበልሽ screenshot ያደርጉና በቴሌግራም ይላኩልን የሚሉትን በየት በየትኛው ነበር ዜሮ ዘጠኝ ሰባ ስምንት ቆይ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በቃ እልክልሻለሁ እሺ